ሄሎ ሄሎ አቤት።
ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ኢትዮ ችክን ኢትዮ ችክን ነው።
እንዴት ናችሁ?
ሰላም ነው። እንዴት ነው?
አይ delivery message መች ገብቶልኝ ነበረ last Thursday እንትን ብዬ ነበር አዝዤ ነበር እና ስምህን ንገረኝ እስቲ።
እ?
ስምህን ንገረኝ
ኤፍሬም አበበ
እ?
ኤፍሬም አበበ
ኤፍሬም አበበ።
አበበ መቼ ነበር ያዘዝከው?
ሐሙስ
እ?
last ሐሙስ እ?
ያለፈው እ, ሐሙስ መ- ስንት ማለት ነው?
November ሀያ ስምንት ማለት ነው።
እ?
November ሀያ ስምንት ነው ያዘዝከው። እሺ እ፣ message ኡ መቼ ነው የደረሰ?
ያስገባው ቀን
እ፣ ምን ይላል? መቼ ይደርሳል ይላል እሱ።
እ?
መቼ ይደርሳል ይላል message ኡ ላይ ያለው።
እኮ ግልጽ አይደለም። ዝም ብሎ ምንድን ነው your እንትን is December የሚል ነገር December የትኛው ስንተኛው ሰን ላይ December ውስጥ ይደርሳል ነው የሚለው።
December አዎ ድፍን ያለ ነገር ነው።
ምንድን ነው ትእዛዝህ December ውስጥ ይደርሳል ነው። መቼ exact ቀኑ መቼ እንደሚደርስህ ግን እዛ አካባቢም የኛ ተወካይ ስላለ ከሱም ማረጋገጥ ትችላለህ። አ፣ ግን December ውስጥ ይደርሳል ነው ዞሮ ዞሮ።
እኮ ታዲያ ስ- እንትና brief መሆን አለበት ሴሚቱ ለምሳሌ አዎ፣ እሱ- December ተብሎ እንደ specific date ኡ ለምሳሌ ምንድን ነው if any change ካለም ደውሉ ስለሚል እዛ ላይ እዚሁ message ኡ ላይ አዎ
እ፣ እሱንም በዚህ መንገዴን እ፣ ማወቅ ፈልጌ ነው።
ጥሩ እሺ። ስለዚህ አሁን ስልክ ቁጥር ልንገርህና ያ የገባልን- የ- የ region ኡ እዚህ አዳማ አለ አለኝ የልጆቹ contact እንትን አለኝ። አይ message መጣ እ፣ የእሱን ሳይሆን message ኡ ከዚህ ነው ከዋና መስሪያ ቤት ነው እየወጣ ያለው። automatic message ነው ከ system ኡ ነው እየወጣ ያለው። አዲስ እየተሰራ ያለ system ስለሆነ የ- ምናልባት የተሳሳተ መረጃ ምን አይሆን check ለማድረግ እ፣ አዎ።
message ኡን forward እንዲታረግልኝ ፈልጌ ነው እና ስልክ ቁጥር ልንገርህ
እሺ ዜሮ ዘጠኝ አርባ ሶስት
አርባ ሶስት ዜሮ ሰባት ሀምሳ ሰባት
ዜሮ ሰባት ሀምሳ ሰባት እሺ ሰባ አንድ
ማለበት አማኑኤል በዚህ ስልክ እ?
ቁጥር forward አድ- አማኑኤል በዚህ ስልክ የልጅኑ ቁጥር ላይ forward ማድረግ አለ forward ታደርግልኛለህ check ለማድረግ መቼ እንደሚወጡልህ ቼክ ለማድረግ
በቃ እሺ አሁን እልክልሃለሁ።
እሺ።